ካላወክማ ፈሊጡ ከገባ ወርቁን ካነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷ ልንገር አንተም ጆሮ ስጠኝ ልብን አስከትለ የውልህ አንድ ቃል ስንብር ቢጤ ገብታ ከተጨበጠች ከልቤ ገበታ ለቅጽበት ሞቅታ ሐሴት በኔ ላይ ሞልታ ሰላሜን ሁሉ አጥፍታ ውስጤን ጤና ነስታ ጭብጧም ልቦና ባዶ የኖረችው አንድም ሰላም አታ አንድም ያገኘችው ይሄ ስንት ለኔ ውጋቶ ይስባለ ሚያሰክር አረቄ ወይስ ወይን ወለላ ባልከረም ያን ቅኔውን እስኪ ለየው ከሰም ወርቁን አሳውቀኝ በልፈሊጡ አምጣ እኔ ካወክማ ፈሊጡ ከገባ ወርቁን ካነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷ ልንገር አንተም ጆሮ ስጠኝ ልብን አስከትለ የውልህ አንድ ቃል ስንብር ቢጤ ገብታ ከተጨበጠች ከልቤ ገበታ ለቅጽበት ሞቅታ ሐሴት በኔ ላይ ሞልታ ሰላሜን ሁሉ አጥፍታ ውስጤን ጤና ነስታ ጭብጧም ልቦና ባዶ የኖረችው አንድም ሰላም አታ አንድም ያገኘችው ይሄ ስንት ለኔ